ስላሴ መደብ መጀመሪያ ተቀባይ በጎንጅ አምስት አምስት ብቻ ነው። እስመ ያማሰነ ዮሴፍ እብራዊ ላይ እና ህሊና ሌዊ ወስምዖን ባሕቱ ላይ በቤት መምቻ መደብ ሲመጣ ፈጠራው ሰጠቀ ኮኳ እብናዌ ላይ አለ። ገጽ አንድ መቶ ዘጠኝ ከስላሴ አምስተኛ ቤት መደብ መጀመሪያ ላይ ነድ ወይም ሰላሳ ሲመጣ ፈጠራው ከእዝል ዕጣነ ሞገድ አስረኛ ቤት ላይ አለ። ገጽ አንድ መቶ አስር ዘይቤ ውስተ ደብረ ወህኒ ስቅልዎ ላይ እና ለእስጢፋኖስ ሰማዕት ላይ በቤት መምቻ መደብ ሲመጣ ተነሽ አምስት ዘእስራኤል የአምር ሰያፍ ስድስት ላይለ ዮሐንስ አደረ ወዳቂ አምስት ቤተ ሙስና ሙስና ይምጽውኬ ይርአዩ ላይ በቤት መምቻ መደብ ሲመጣ ተነሽ አምስት ሀገሪቶሙ እቃቡ ሰያፍ ስድስት እና ይመጽእ ዮሐንስ ተጣይ ሰባት በላይለ ብዙኃን አዝማዱ ዳጋ ትብለክ ላይ በዚት መምቻ መደብ ሲመጣ ተነሽ አምስት አይተ ክሎሙ ይህሮ ሰያፍ ስድስት ላይለ ጳውሎስ ወጴጥሮስ ወዳቂ አምስት ጥበበ ንዳ አይማሪ ቁም ዳጋ ተብለከ ላይ በቤት መምቻ መደብ ሲመጣ ተነሽ አምስት አይተ ክዳሙ ይሩም ሰያፍ ስድስት ላዕለ ጳዊሮስ ወጴጥሮስ ወዳቂ አምስት ጥራ መረግድ ዳጋ ትብለከላይ በቤት መምቻ መደብ ሲመጣ ተነሽ አምስት ስድስት ላዕለ ጳውሎ ወጴጥሮስ ወዳቂ አምስት ጥበበልዳ አማሪ ውስተ ደብረ ወህኒ ስቅልዎ ላይ እና ለእስጢፋኖስ ሰማዕት ላይ በቤት መምቻ መደብ ሲመጣ ቁም ተነሽ አምስት ስድስት ላይለ ዮሐንስ አደረ ወዳቂ አምስት ቤተ ሞተና ሞትና መረግድ ተነሽ አምስት ዘእስራኤል የአምስት እያ ስድስት ላዕለ ዮሐንስ አደረ ወደቂ አምስት የተሞትና ሙትና ይህም ሰዎች የራዩ ላይ በቤት መምቻ መደብ ሲመጣ ቁም ተነሽ አምስት ሀገር ቤቶሙ እቃ አቡ ስያ ስድስት እማ ይመጽእ ዮሐንስ ተዳይ ሰባት ዘላዕለ ብዙኃን አዝማዱ መረግድ ትንሽ አምስት ሀገሪቶሙ እቀቡ ስያ ስድስት እና ይመጽእ ዮሐንስ ተታይ ሰባት ዘላዕለ ብዙኃን አዝማዱ ሰባት ተነሽ አምስት ሀገሪቶሙ እቀቡ እያ ስድስት እማይመጽእ ዮሐንስ ተዳይ ሰባት በላይ ለብዙኃን አዝማዱ ታጋ ተብለህ ከላይ በቤት መምቻ መደብ ሲመጣ ጽፋት ተነሽ አምስት ኢቀ ክህሎሙ ይሩ እያ ስድስት ላይለ ጣውሎ ወጴጥሮስ ወዳቂ አምስት ቅበበልዳ አእማሪ ደብረ መቅደሱ ከታች አንስቶ ሲመጣ ኢተክሎሙ ይወሩ ሰያፍ ስድስት ላይለ ጳውሎስ ወጴጥሮስ ወዳቂ አምስት ጥበበ ልዳ አእማሪ ደብረ መቅደሱ መወድስ በዝግጅት ዮሴፍ ናትሪ ላይ በቤት መምቻ ሲመጣ ዝማሜ